yes እባክሽ ምን ብዬ ትቻች አብረ ልርዳው
ጤና ይስጥልኝ እህቴ። ሰላም አደራችሁ ልጄ። አይ እግዚአብሔር ይመስገን ልርዳው እግዚአብሔር ይመስገን። ይኸውልሽ ማማዬ ድራፍት አልቆብኝ ነበርና መኪና ላይ እንትን አርባ ዘጠኝ ኮኬት ግሮሰሪ ነው እሺ ኦክሲጅን ሰሞኑን በአስራ ስድስት ተመዝግቤ ነበር መጥቶልኛል። ትናንት- ከትናንት ነው ከትናንት ወዲያ መጥቶልኛል።
እሺ ድራፍት ግን የለኝም እና እንዴት ማግኘት እንደምችል
እሺ ደንበኛችን የት አካባቢ ነው ያሉ የሚገኙት ሀያት አርባ ዘጠኝ ኮኬት ግሮሰሪ ምን ያህል ጊዜ ሆኖት ድራፍት ከመጣሉት
ምን ድራፍት እ።
አይ ትናንት የጨረስኩት ትናንት ነው። ግን አሁን ምድብተኛ ላይ የሚሰሩ መኪና ላይ ስደውል ስልክ እምቢ አለኝ እና እህ። እሺ አሁን ደንበኛችን ማግኘት አልችልም። ምርት እንዳይቋረጥብኝ ነው።
እሺ ትንሽ ጠብቁኝ
ሰኒ ኦክሲጅን የመጣልን ትናንት ነው ከትናንት ወዲህ ትናንት ነው? ስንት ነው? መቼ ነው የመጣልን የሚል ጥያቄ አለ።
ደንበኛችን መስመር ላይ ነው አዎ አዎ
እሺ ደንበኛችን እ፣ ኮኬት ግሮሰሪ ነው አይደል? እ፣ የእሱ ይባላል አዎ ኮኬት ግሮሰሪ የእርስዎ ስም አልበል
አቤል
ማን አሉኝ አቤል አቤል አቤል ማን አቤል ኪዳኔ የባለቤት ስም ተፈራ ዘለቀ
እርስዎ የስዬ ነዎት አዎ
እሺ ደንበኛችን የስልክ ቁጥርም ይንገሩኝ የደንበኛችን
የማንም የደንበኛችንን ስልክ ቁጥር ይንገሩኝ ወይስ በዚህ ሊያዘው
በዚህ ያዡ በዚህ ያዡ እሱ ሌላ ቦታ ስለሆነ ስራው በዚህ ያዡ
እሺ የድራፍት የምን የምን ድራፍት ነበረ ቅዱስ የቁጭ ጊዮርጊስ አዎ ሌላማ ምን አለኝ እናንተ ምርት ነው የምሰራው
እሺ ያው ጥያቄውን ወደሚመለከተው አካል አስተላልፍ ያለሁኝ የሚመለከተው አካል ምላሽ የሚሰጡት ይሆናል ሌላም ሌላውስ ነገር አለ
ሌላ የለም እሺ ስለደወሉ እናመሰግናለን አገልግሎት ላሉትን ሀሳብና አስተያየት ከሚሰሙ ድምጽ በኋላ ያስቀምጡልኝ መልካም ቀን እሺ እሺ